ጤና ይስጥልን ቤት ቤቴ ነው የምንረዳው?
ብር deposit ከማድረግ ፈልጌ በቴሌብር ጋር አይሰራም።
በቴሌብር የቤት ቤት ስልክህና የቴሌብር ቁጥርህ አንድ አይነት መሆን አለበት።
ኧረ አንድ አይነት ነው ጀምር አያመጣልኝም። ከዚህ በፊት እጠቀምበት ነበር።
የቤት ቤት account number ህና የቴሌብሩ አንድ አይነት ነው?
አዎ
ምንድን ነው የሚልህ?
ሲጀመር ምርጫ ላይ አያመጣልኝም።
ቴሌብር የሚለው አዎ ቴሌብር ነው CBE ብር?
ቴሌብር በቻፓ
አልገባኝም።
በቻፓ ነው በሳንቲም ፔ?
በቻፓ ነው።
በቻፓ ነው።
አዎ እሺ አንጠብቀ hello ቴሌብር አለ። እሺ check አድርገው በደንብ አሁን check አደረኩለት። ቴሌብር አማራጭ አለ። CBE ብር ነው የሌለው። እሺ